ሄሎ
ሄሎ ሰላም ጤና ይስጥልኝ ደስ ቤት አብሮ ይስጥልን ጤና ይስጥልን።
እሺ።
ጨዋታ ተጫውተን ነበር በስልክ እሺ እና ብሩ ለምንድን ነው የማይገባልን? አሸንፈናል።
ምን ጨዋታ ነው
እ፣ ኳስ
ትኬት ቼክ ነው ባ- ቼክ ቼክ ባንክ ቼክ ባንክ
እስቲ ትኬት ነው ትኬት አይደለም ኳስ ነው?
ቼክ አዎ
እሺ ቆይ አንዴ ጠብቁኝ ቼክ ባንክ ትላንትና ማታ
እሺ ቆይ አንዴ ጠብቁኝ አዎ እሺ፣ እየጠበቁ ነው። ብሩ በቱ ችኳይ ገባ ምን ነገር ንገረው፣ ቶሎ በል ተነሻቼ ቁሚ፣ ተነሽ ቁሚ።
hello
አቤት ጤና ይስጥልኝ። ምንድን ነበር
እ ምንድን ነበር ይስታ ጥያቄ?
ኦ፣ ማታ jackpot ተጫውቼ ነበር፣ አሸንፊያለሁ። ብሩ ለምን አይገባልኝም?
እሺ cashier ኮዱን ንገረኝ የቲኬቱን እስኪ እ የቲኬቱን cashier code ንገረኝ።
የትኬቱ cashier ቁጥር ቡክ ላይ ትኬት አይደለማ
እሺ ምን ተጫውተ ነው jackpot።
ታዲያ? እ እ jackpot jackpot jackpot jackpot ነው።
አዎ እሺ ስልሳ ሺህ ብሩን
እ
እሺ የ jackpot አሸናፊዎች ገና እንት- አልተደመረላቸውም። እሺ ወደ account አቸው የተሰራ ነው። ሁሉም ተሰ- ተሰርቶ እንዳለቀ ይገባላል አሸናፊ ሰዎች።
አ፣ ገና አልተሰራም አልተደመረም።
አዎ አልተደመረም ገና።
እሺ ናይ ወሊ ለመ ሂሳቢ ቻክ ቦንድ ወሊ ወሎ ሂሳቢ ነ መርከ ለ ሂሳቢ ቻክ ቦንድ ኮ በጊየ ለሶ ድሬ ቡክ ላይ ወላ ወሊ ለመደ
እሺ ይገባላል በቃ አሸናፊ